ሀሎ ወይ ሄሉ መጣ አልመጣም ቁጥርሽ ምን ብሎ ነው የመጣው? anonymous ነበር አዎ
እሱ ጋር ነው ችግሩ። ስልካቸው ቢመጣ ጥሩ ነበረ።
አይ ግን እኔ አልመጣም አንቺ ስትደውይ ግን ሰርቶልሻል።
እ ወደ እኔ ወደ ሌላ ሰው ስደውል በቁጥር ይመጣል በቁጥር ይመጣል ሲመለስ ነው። በቃ እሱ ከሆነ አዎ።
አሪፍ። በቃ እንደዛ ከሆነ እንደሱ አብርተሽው አስቀምጮ። እሱ ካልበራ አይመጣም call ኦች።
በቃ።
እሺ፣ የማግዝሽ ነገር statement ምናምን ወርድልሻለን
አይ ምንም ነገር የለም maybe የ M-Pesa የዛሬ ወርጅ ልላክልሽ። የዛሬ እም፣ አዎ።
የትላንት አለሽ?
እ፣ ትናንት ምንም እየመጣ ስላልሆነ ጥያቄ የለም ብዙ በቃ እሺ፣ የዛሬ ልላክልሽ። አዎ።
እሺ እሺ፣ bye-bye